Hello ጤና ይስጥልኝ አብሮ ይስጥልን።
እሺ chest CT angio ነው ያሉኝ አይደል?
chest angiography
እኮ አዎ ገብቶኛል። እሱ አራት ሺህ አምስት መቶ ነው ያለ መድኃኒት ከሆነ
እሺ
መድኃኒት የሚጠቀሙ ከሆነ ደግሞ አራት ሺህ ዘጠኝ መቶ ብር ይጨምራል።
አራት ሺ ዘጠኝ መቶ ብር አዎ መድኃኒት የሚጠቀሙ ከሆነ አዎ ማዘዣው with contrast የሚል ነገር ካለው የግዴታ መድኃኒት ይጠቀማሉ።
Okay የት ነው አካባቢያችሁ?
ቦሌ ነው ሯንዳ ኤምባሲ ፊት ለፊት
ሩዋንዳ ኤምባሲ
ሯንዳ ኤምባሲ ጋር ሩዋንዳ ኤምባሲ ዋሽንግተን ሌላ ቦታ የለም? ወሰን አካባቢ የለም እዚህ ነው ያለው የማራይ
ኤምአርአይ
አዎ ሲቲ MRI ስካን እኮ እና አይደለም።
ኤምአርአይ
ኤምአርአይ እኮ አይደለም ያለው CT scan ነው አዎ angio አይደል የጠየቁኝ ቼስት ሲቲ አንጆ አ ቼስት ሲቲ አንጆ እኮ አዎ፣ አንጂኦግራፊ ስካን ነው ያለው።
እሱ ያለን እዚህ ነው
Okay ቦሌ ሩዋንዳ ነው ያልሽ?
አዎ ሯንዳ ኤምባሲ ፊት ለፊት እሺ